ሄሎ ሄሎ። አቤት ሄሎ፣ አቤት።
ሰላም ነው?
እግዚአብሔር ይመስገን እንዴት ነሽ?
አለን ትንሽ ወንዴ ደውላችሁ ነበረ። ምን እንዘዝ
አሉ።
ደውላችሁ ነበረ።
እ፣ ይቅርታ እ?
ምን ነበረ? ችፕችፕ ነው የደወሉት።
እ?
ደውለን ነበር። አይ አሁን ነው የገባሁት እኔ ወይ የጠዋት shift ኦች ደውለውሎት ይሆናል።
የጠዋት shift?
ያልመጣ product ምናምን አለው ችፕ ላይ ያዘው።
እሺ፣ እሺ። አሁን ደውሎ አግኝቼ ነው። አሁን አሁን ደውሎ ስለነበር ነው። እሺ።
ሄሎ፣
አቤት፣ አቤት።
ችፕችፕ ላይ ያዘው ያልመጣ product ምናምን አለውት። ችፕችፕ ላይ አዘው።
አይ፣ አይ አላዘዝኩም፣ አላዘዝኩም፣ አላዘዝኩም። እሺ እሺ፣ እሺ፣ እሺ።